ጤና ይስጥልኝ። ሁሉ ስፖርት ነው። ወኩል
ሄሎ
ስፖርት ነው የምንጫወት።
ስለ ብር ብር ነበረኝ ሁሉ ስፖርት ላይ
እሺ፣
ሁሉ ስፖርት ብር ነበረኝ። ወዴት እንደገባ እስቲ ይልኝ፣
እም?
ወዴት እንደገባ ይልኝ እንጂ
አዘዋውረውት ነው።
አ
እሺ፣ transaction history ውስጥ ይግቡና ያስተላለፉትን screenshot አድርገው ቴሌግራም ላይ ይላኩልን።
እሺ፣ እሺ፣ ቴሌግራማችንን ያውቁታል።
አላውቀውም እንጃ።
ዜሮ ዘጠኝ ሰባ ስምንት ያዙ
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ
ዜሮ ስድስት
ዜሮ ስድስት አዎ
እሺ እሺ